ሄሎ ሄሎ ወይ ጤና ይስጥልኝ ጤና ይስጥልኝ።
አ፣ ዮፍታን እ፣ አ፣ ቅድም ደውለህ ነበረ አዎ፣ አዎ።
አገኘህ የፈለግከውን መረጃ?
አዎ፣ አግኝቼዋለሁ። እዛ ያለውን ደቻሰን አናግሬው ነበር።
አዎ እሱ ደግሞ የሌላ ሰው ስልክ ነው የሰጠኝ እና ያ- ያንን አግኝቼዋለሁ።
ስለዚህ የፈለግከውን መረጃ በሙሉ አግኝተሃል አይደለ?
እና አዎ፣ ገና ያው ዛሬ ሌላ ቦታ ስለሆንኩ ነገ ጥሩ።
በአካል ተገኝቼ አናግረዋለሁ።
ጥሩ አመሰግናለሁ። እሱን ለማወቅ ነው። መልካም ጊዜ እሺ፣ አመሰግናለሁ።